ያው ጤና ይስጥልን ቤት ቤት
hello ሰላም ነሽ?
ሰላም እንዴት ነህ?
Eh, እኔ account withdraw አምስት ሺህ አምስት ሺህ አምስት ሺህ አለ
ምን አለ
withdraw limit limit limit ዘጋብህ?
አ እሺ እስቲ በዚህ በደወልከው ቁጥር ነው አ አምስት ሺህ አምስት ሺህ አምስት ሺህ አምስት ሺህ አምስት ሺህ
ብቻ አምስት ሺህ አምስት ሺህ
ብቻ እሺ ዛሬ ነው
አሁን ትግሪ አሁን ሶስት ነው እሺ እሺ ቼክ ላድርግልህ አንዴ ጠብቀኝ መስመር ላይ እሺ
እሺ አሁን አብሩፍ አብሩፍ አብሩፍ አለ ሊድ አብሩፍ አለ እሺ እሺ ወንድሜ